ጤና ይስጥልኝ አልፌ ረዴት ነው በኩምዶቶ
እንትን ነበር ብዙ አድርጌ ነበር እና screenshot አድርገህ ላክልኝ አለችኝ። አድርጌ ልክላት ነበረ።
እሺ ደንበኛችን ስሞት ማን ይባላል?
ዳግማዊ
እሺ እያየሁለት ነው ደንበኛችን። እሺ የገንዘቡ መጠን ስንት ነው?
ሰባት መቶ እና ሰባት መቶ ብር እና ሶስት መቶ ብር ሁለት ነው።
እሺ አግኝተነዋል። ደንበኛችን እናመሰግናለን።
እሺ
ለሚመለከተው አካል እናስተላልፍሎታለን። ሲስተካከልሉ ቴሌግራም ላይ እናሳውቆታለን።
እሺ
እሺ መልካም ቀን ይሁንልዎት።
ዛሬ አይገባም።
እ እናስተካክልሎታለን ደንበኛችን።
እሺ፣ እናድርግ። ዛሬ ተኩል ነው።
እስከዛ በትዕግስት ይጠብቁን።